ጠብቅሽ ብለን ነው የዘጋሽ እኮ ስልኩ።
ወንድሜ እኮ check እናደርግልሃለን። እሺ
እሺ፣ ያው ያ እንትኑ አይደለ ባለ- እኮ ቴሌግራም ለእነሱ ነው የምንልክላቸው እኮ።
በእኔ አይደለም ስልኳ፣ እኔ በቴሌግራም የላኩን ትዕግስቱም ችግር በሌ የለውም እዛ ላይ ያለውን የቤት ቤት number ጽፈልናል አይደለ?
አዎ ተጠቀምበትን ከዛም ደግሞ ስልኩ እኔ ይሄም አይደለም ዜሮ ዘጠኝ ሰማንያ አምስት በል
እሱ እኮ ችግር የለውም ወንድሜ፣ እዛ ላይ ያለውን message በጠቅላላ እንልካለን። እዛ ላይ አንተ ማድረግ ያለብን አየ ልካለሁ እኮ number እና- እስካሁን ከሰዓት በፊት እኮ ነው አንድ ደቂቃ ጠብቅ ጠብቅ እያላቸው እኮ ነው።
ገባኝ እኮ እነሱ ምላሽ እስኪሰጡን ነው እኮ። ትንሽ ታገሰን። እስከዛ በቴሌብር